አስራ አራት አናንሳው አስራ አምስት ሰባ አምስት ሀምሳ አራት hello hello
hello ጤና ስጥልኝ ይሰማል ጤና ስጥልኝ hello ይሰማል ይሰማል ወደ Flintstones ደውለውልን ነበረ ሰማንያ አንድ ሰማንያ ስምንት ላይ ደውለውልን ነበር ደውዬ ነበረ።
አዎ ምን ልርዳዎት መረጃ ከፈለጉ ብዬ ነው
በቃ እደውላለሁ፣ እሺ፣ ምን አሉኝ እደውላለሁ፣ እሺ።
ትንሽ ድምፆት ይቆራረጣል ይቅርታ ምን አሉኝ ክልክል አለ፣ ተከታተል፣ ክልክል።
የ- ምን መረጃ ፈልገው ነው ምን ልርዳዎት አይደለ አንድ የእንትን የካልሲ ቴሌቪዥን እንትን ጋር መረዳት እንችል
እሺ እሺ ያን ውስጥ ለመግባት ፈልጌ ነው። እንዴት ነው ነገሩ?
አክሲዮን ነው እ?
አክሲዮን መረጃ ፈልገው ነው አዎ
እሺ አዲስ አበባ ኖት ነዋሪነቶ ጮክ ልበል እ?
አዲስ አበባ ኖት ነዋሪነቶ
አብ- አዳና ነኝ።
የት አሉኝ
አዳና ነኝ።
እ
አዳና ነኝ እንጂ።
ሆሳዕና
አዎ እሺ አይሰማም?
የአንድ ትንሽ አይሰማም እ፣ ይቅርታ
በቃ ስልኩን ቀይሬ ቆይ ሊሆን ይችላል።
ቆይ ቆይ እሺ መልሼ እደውልሎታለሁ ቆይ አንዴ እደውልሎታለሁ